ጤና ይስጥልኝ። BGI ኢትዮጵያ ሮዳስ ነው። የዋኮ ምን ልርዳዎት?
ማሽን ተበላሽቶብኝ ነበር።
እሺ ደንበኛችን BGI ID ዎትን ይነግሩኛል?
እ?
BGI ID ዎትን ይንገሩኝ።
ይህን ነበር አይ BGI ID እሺ ይንገሩኝ።
ምንት ነበር ሶስት ዜሮ ሶስት ዜሮ ሀምሳ አራት ሀምሳ አራት ሰላሳ ሶስት ሰላሳ ሶስት
ሁለት ዘጠና ሰባት ሁለት ዘጠና ሰባት እሺ መስመር ላይ ጠብቁኝ። ደንበኛችን እንፈልግሎት። ቤቴ ሆቴል ኖት?
ቤተ ሆቴል አዎ።
እሺ ለሌላ ጊዜ እንዲጠቅሙት ብቻ ID ዎትን ልንገሩት። ደንበኛችን የያዙት እሺ
አርባ ሰባት
አርባ ሰባት
ዜሮ ሶስት
ዜሮ ሶስት አስራ ሶስት አስራ ሶስት ሌላ ጊዜ ሲደውሉ አ።
ID ብለን ስንጠይቆት ይችኛዋን ቁጥር ይናገራሉ ማለት ነው።
እሺ አመሰግናለሁ።
እሺ እ፣ የእርስዎ ስም ሙሉ ስም ልቀበሎት ደንበኛችን?
የኔ ስም አዎ መላኩ
መላኩማ መላኩ ገብሬ
መላኩ ገብሬ።
አዎ
እሺ፣ ስልክ ቁጥር አሁን በደወሉበት መዝግበን አዎ
የት አካባቢ ነው የሚገኙት?